ሄሎ ሄሎ፣ አሉላ
አቤት።
አማን ነው። እንዴት ነህ? ከቢሮ ነው የደወልኩልህ።
አሎ ቺፕቺፕ
እሺ።
እንትን የመሰረት የምትባል አቮካዶ አልሰጣህም አይደል? ዛሬ መልሰዋል። አ? መሰረት አቮካዶ
ሌባ መሰረት መሰረት የምትባል መሰረት
ቆይ፣ ምንም አይሰማኝ። ቆይ አንዴ።
ኳስ እያየ ነው እንዴ?
አ ምን አልገኝ የመሰረትን አቮካዶ ሰጥ አልሰጣህም አይደል?
የመሰረት እ ተዚህ ይላል የመለስከው አለ።
እቃ ዛሬ ብዙ ነው የመለስኩኝ እኔ።
በቃ ችግር የለውም። እሺ በቃ ፈታ በይሽ ያሉት እሷ ይኑራ ነው ብቻ ወደ ሰባት ሰው ነው ስድስት ሰው ዛሬ አልነበ የሉም፣ ሮብ የሉም፣ ስልክም አያነሳም። በዛ ምክንያት ብዙ ነው የመለስኩኝ።
በቃ እሺ፣ ችግር የለውም። እሺ አለኝ። እሺ እሺ እሺ በቃ